ከሪማ ወይ ናርዲ አየሁት እኮ already ደግሞ ከፈልኩ አለችኝ ብታይ
okay እስቲ በቃ የሚሏትን እንትን ከዛ በኋላ የሚል መጀመሪያ ያው step by step ኦቹ ላይ ማለት ነው complete invitation letter form ይላል። ሶስተኛ okay።
መመሪያ okay።
payment ኡን ነው የምትከፍለው። ከዛ okay።
account create አርጋ payment ኡን ከፍላ ነበረ። ከዛ okay።
invitation form letter ኡን ግን ልታገኘው አልቻለችም። ፎርሙ የሚሞላውም ማለት ነው አላላትም ፔጁ ላይ ፔጁ ላይ አልመጣላትም። payment ኡን ነበረ መጀመሪያ የከፈለችው። payment ኡን ከከፈለች በኋላ ምንም የመጣ ነገር የለም። ከዛ ኢሜል በኋላ ላይ ምናምን አልገባላትም ምንም ምንም የገባልኝ ነገር የለም አለች። create አረጋ እዛው ላይ እሱ ነበረ ለ- ሊላክ የነበረው እስቲ already ከፍላለች አ?
already ከፍላለች። login ብላለች። proceed place order ብለዋለች። ሁሉን ነገር ጨረሰች።
መቼ አሁን ነው የከፈለችው አሁን ገና ከፈልኩ አለች።
በቃ ትንሽ ጠብቀው እስቲ ኢሜ- ኢሜል ላይ ከላኩላት ወይ እዛው page ላይ ከሚ- የሚከፍት ከሆነ እስቲ time ስጠው። እሺ አዎ ተጠብቀው
thank you እሺ
thank you